ቡና ቤት ገብቼ እኔ አልጠጣም ጠጅ ይምጣልኝ ዝነኛው ያበሻው ፈረንጅን ኩፍያው ታጣፍ ይባለ ቡቾ ጭራ ኢትዮጵያን ያክበር የተባንድረው ጋራ ወጥዬ ወጡ አዝነኛው ጋር እኔ የማልጠው ወጥ እያለም ወዴ ማለት እንዴት ነው? በዛም በዛም እጄ እኔ የማረሰው ምቀኝነት ያለው በሰው ግፍ አይሰራ የስራ ጓዶች ነው ባለ እንጀራን እያደገን እንደ ወጣቱ እንጀራን አንቺ ማሲንቆ የግራም ገባሽኝ ስንቱ ስንቱ ነገር ታሳይኛለሽ። ይታከካል እንጂ ዛፍ ወጣም በሬ ሳይነኩት አይነካ አንበሳና ትግሬን